ኪሎ ቴኒስ ትጫወታለች።
ሴት አለች
ሀሴት አለች። ምን ልጅ አለም ነኝ።
አንዴ ቆይ ልጠይቅልህ። ምን ነበር ልጅ አለም?
ኦርደር እንድታስወጣልኝ ነበር። እናንተ አስወጡ።
አን- እናንተ አታስሩም ነግራት ነበር። እኔም ባመኩልኝ ፒክቸር ላ አውጫ ለሚወስድ እንደማናወጣ ታውቃላችኋል።
አ ገነው እሷ
አ ነው ትነግረኛለህ። ኦሬዲ
እስቲ አገናኝ
ውልልሃለች ከፈለጋት እሷን እሺ ልጅ አለም ዝጋው አንተ እሷ ትላል
እሺ አምሳ ማያ እንዳስወጪልኝ ተገርጂ ነው ኦርደር እኔ ብሉኝ እዚ ድራይቨር አለ እሷን ለካ ትደውልልሃለች ይሄን አንቺ እየዝጋው ነገርኩሽ።
እየደወለች እንዴ እየደወለችልህ ነው ዝጋ ያልኩህ ልጅ አለም